ሄሎ ሰላም ጤና አብሮ ይስጥልን withdraw
እሺ አጸድና በዚህ በዚህ ቁጥር
እሺ ቆይ አንዴ ጠብቀኝ እሺ እሺ ስንት ብር አልከኝ አስር
እሺ check አድርግ
ገብቷል
ትናንት ነው ያደረኩ አይደል
አዎ ትላንት በቃ ዛሬ ይገባላችኋል እሺ ትንሽ ጠብቀን እሺ እሺ እሺ አባ እናመሰግናለን መልካም ቀን